ጤና ይስጥልን ከቪዥን ኢትዮጵያ ነበር ምደውሎት።
አብሮ ይስጥልን።
ተቋረጠ።
አዎ እሺ አባቢ ግሮሰሪ ኖት?
አባቢ ግሮሰሪ። አዎ እሺ ሙሉ ስሞት ማን ይባላል?
ሙሉ ስሜ አውራሪ ዘውዴ።
አውራሪ ዘውዴ።
አዎ
አሁን በደወሉበት ስልክ ልመዝግብሎት?
አዎ አሁን በደወልሽበት መዝግቡ።
እሺ የት አካባቢ ነው የሚገኙት?
ቲጋ መብራት
መስመር ላይ ያሉ?
መስመር ላይ አለው። አዎ እሺ የት አካባቢ ነው የሚገኙት?
ቲጋ መብራቱ ጋር ፊጋ መብራቱ ጋር። እሺ አዎ ቲጋ መብራቱ ጋር ወደ ሚካኤል ሲሄዱ
እሺ እ አሁን ድራፍቱ አረፋ እያበዛ ነው ያስቸገረውት። ሌላ በርሜል ቀይረው ሲሞክሩት ሌላኛው ይሰራል።
ንጹህ ነው። አዎ እሺ ስለዚህ እንዲቀየርሎት ነው የፈለጉት። ወደ አዎ
እሺ ደሜ አዎ።
ጥያቄዎትን ወደሚመለከተው አካል አስተላለፍ ያለው የሚመለከተው አካል በአፋጣኝ ምላሽ ሰጥቶታል። ሌላ ምረዳውት ነገር አለ?
አይ ምንም የለም።
እሺ ስለደወሉ እናመሰግናለን። አገልግሎቴ ላይ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
አመሰግናለሁ።